ጤና ይስጥልኝ ደፍሬ ሄሎ
ሄሎ ጤና ይስጥልኝ ደፍሬ
እሺ ሰላም ነሽ ናት?
ሰላም እንዴት ነህ?
እሺ እንትን ፈልጌ ነበር የሆኑ የቤስ ቤስ አለ የሆነ ሪኮርድ ትላክልኝ ፈልግል ኦኬ
እ ሄሎ
ያ ያ ቤስ ቤስ ማለት ነው እ እ ሄሎ የ- የቴሌ ብር የቴሌ ብር ማለት ነው።
የቴሌ ብር አዎ ምስጢር ቁጥር ፈልጌ ነበር በዚህ ለመከፈት ማለት ነው።
የቴሌ ብር የቴሌ ብር ላይ ለ- ደውልላቸው እሺ
እሺ እና እዚህ ጋር ሀያ ስላገኘኝ ሰባት ላይ ደውልላቸው አያሱ ማለት ነው
እ ስለያሱ አዎ፣ እኔ እዚህ ላይ ለቴሌ ብር ኮድ አለ አልቀየረም አባቴ ነው አዎ አይሰም ሳይ እሺ
ነው